ሄሎ ደህና ደሩ። ለምን አላልሽንም?
አሁን ለጃፋር እያወራሁት ነበር። ራሱ አዎ ያው እናንተ ወጣችሁ እንደ ይዤ ወጥቻለሁ እያልኩ ወይኗ ገደለችኝ እያልኩ ጥሩ ነው። የት ነሽ ያለሽው?
ቡና እየጠጣሁ ጋር እነ ጃፋር ጋር መጣሁ።
አርፋ አትቀመጥም ወይ በይው።
እሺ ቃና
አሎ ዋ እንዳታስደበድብህ።
አንቺ እኔ ልክ ነሽ።
ፈርቼ ነው ለአንተ ደግሞ ለአንተ ያ- በመስጋቴ ነው።
ልክ ነሽ እኮ የሆነ ጎረምሳ አብሯ- አብሯት አለ
ግልብጥ ያ- ብጥ አደረገህ።
እየገላመጠኝ ነው እ- እጁን መነጽሩን እጁን ላይ አድርጎ አ
የተ- በጣም ነው የተጠራጠርኩት። ደግሞ የሀገር ሰው ነው ሰላም የምትለው አ- ያ እንዴ ታዲያስ አልነገርኩም? አንዱ ፔ- ፖል- ፖሊስ ያለውን ፌዴራል የኔ ፍቅር የኔ ፍቅር ስ- እንዴ እቺ ልጅ ሁሉም ሁሉም ነው እንዴ እሷ ፍቅር
እኔ አሁን ተጠራጠርኳት እኮ ወንድ ናት ሴት ናት እያልኩ ነው።
አ ችግር አለ። ደህና ናቸው።
ደህና ነኝ። ምሳ ልበላ እኮ መጥቼ አን- እስካሁን ሳትፈልጉ ሲርበኝ፣ አዎ እውነት እውነት ምሳ ቤት ወሰደን ቤት ቤተ ሄዳችሁ ወጣ መንግስት አልበላም ብሎ አዎ አ ቤተ መንግስት ነበረ ምሳው።
አልበላም ብሎ ቤት ወሰደን።
አይ በቃ ስምንት ሰዓት እዚህ ተመለሱ አለ። ሰባት ሰዓት ሄደን ስምንት ሰዓት ጧት ጧት ስንት ሰዓት ትገባላችሁ?
አሁን እዚህ በጥቼ በልቼ ስንት ሰዓት ነው ጧት ጧት የምትገቡት? አልሸውድ እንዴ እ፣ ዋት ስብሰባ ነው ጠዋት እኮ
በቃሽ ስብሰባ ናቸው እኮ ጠቅላላ መደዳ እስከ እሑድ እስከ ወደ አለ ጠዋት አዎ።
ነው የሚገቡት። ሁለት ወደ ቢሮ የሚመጡበት ምንም ምክንያት የለም።
ምን አለው ያለ አይመስለኝ። ምንም ቢሮ ምንም የሚያመጣው ነገር የለም። ጠዋት ስብሰባ ነን።
እ።
ከሰዓት እ፣ እዚሁ ስብሰባ ሁለት ቦታ በግሩፕ ነው አዎ በ group ነው። ጠዋት ጠዋት እዛው ፔም ነው።
በቃሽ።
ቀስ ብለሽ ሽንኩርት ምናምን ወስደሽ አልወሰድኩኝም ደረጃ አናደውኝ አ እንዴ ያቺ አክሊል የምትባለው የለችም። እኔ እ።
ሮጬ ሄጄ ስጭኝ ስላት እ።
የሚቀንስ ኧረ አለቃ ይወጣብኛል ስጭኝ ስላት አ- የሚቀንስ ሰው አለ ምናምን አለች እና አለቃሉኝ አትላንት ነው ዛሬ ትናንትና እንዴ ለምን እንደሚያልቅብኝ በላት። እኔ እኮ የአመራር ጻሰረ ስትነኝ በያቸው ገና ሀርድ ሲመጣ ዛሬ አይ እንትን መጥቷል።
ሲመጣ ምናምን ስትለኝ ዛሬ ችጋራሞች መጥቷል።
ብያቸው፣ ችጋራሞች ብዬ እ ልክ ተና- ተሳድቤ መጣ እንደውም ተናገር አዛ- የማላውቀውን ተናገርኩ።
ዛሬ መጥቷል።
እኔ ዝም በያቸው አንድ ልከስከስ እንደውም በቃ የታበሳቸው የታባቱን ስነ ቆፍጠን የታባቱን ለምን መሰለሽ አ?
ምን እንበላለን ተከፈተልንም አዎ የተሰጠንን ታዲያ በቃ እንበላለን ያንን ነው የታባት ደግሞ ይመግበኛል ይመግበናል ሁላችንንም እውነት ነው እውነት ግን ነው።
ያው ሰው ሳያውቅ አይ ለምን መሰለሽ በባለፈው እዛ እንትንም ስላየዋቸው ነው ብሔር ብሔረሰብ ጅጅ- ጅጅጋ ላይም አ ሲለዩ አይቻሉ አንዳንድ የ bedroom ላይ ምናምን ስላየዋቸው እም፣ አስጠሉ
ተው፣ ምክንያት ሆኖኝ አገኘዋል በቃ የራሱ ጉዳይ ተው።
በቃ ቀስ ብለሽ ኮረፍ ታደርጊያለሽ እሺ እሺ እሺ ጃፈር ካልሆነ ደግሞ መተሽ ውልቅ እሺ ጃፈር እሺ ከሁለት አሉ እሺ እሺ እሺ